Hello አቤት
ስልክ ወኩት ምን ላድርገው?
እንትን coin ማለት ነው።
እሺ በ- በትኬት መቀየር ይቻላል?
አዎ ይቻላል። ልቀይርልህ?
አ coin ን አዎ እንዴት መቀየር እችላለሁ?
እሺ እኔ እቀይርልዎታለሁ አሁን።
ቀይሩልኝ ሺ በትኬት ሺ
እሺ ስንት coin ያሉት?
አ አስራ ሁለት
እሺ አስራ አንድ coin ያሉት አስራ አንድ coin አሉት ቀይሬልዎታለሁ።
አስራ ስንት አስራ አንድ coin አሉት ቀይሬልዎታለሁ አለ አለኝ።
እኮ አስራ አንድ coin አሉት ቀይሬልዎታለሁ እሱ እሺ ቀይሩልኝ ሺ እሺ እሺ